ጤና ይስጥልኝ ክብር አመርዛማ ሄሎ ሄሎ ጤና ይስጥልኝ ሰላም ነው እንዴት ነው እግዚአብሔር ይመስገን እንትን መረጃ ፈልጌ ነበር የደወልኩት ይቻላል እንትን ትኬት ነበረኝ refund እንዴት ነው የሚደረግ አልተጠቀምኩበት የት ነው የቆረጡት
ወንጂ አካባቢ
የት አሉኝ ግን እኔ አዲስ አበባ ነው ያለሁት branch ግደታ እዛ መሄድ አለብኝ እንትን አይልም አይ ስልሳ ሰባት የኢትዮጵያ Airlines ነው አይደለ ኢትዮጵያ Airlines አዎ ከአዲስ አበባ ወጣ ደርሶ መልስ ትኬት ነበረኝ ስልሳ ሰባት ሰማንያ ሰባት domestic ከሆነ እ የሀገር ውስጥ በረራ ነው እ የሀገር አዎ፣ አዎ።
ውስጥ በራ ነው?
አዎ፣ የሀገር ውስጥ በረራ ከሆነ በአካል ትኬት office ላይ አቅራቢያዎት ያለ በአካል የት
የት አካባቢ ነው ያሉት እርስዎ
እኔ እዚህ ሳሪስ አካባቢ ነኝ ሳሪስ እኮ ቦሌ ስካይላይት ሆቴል ጋር አለ
okay ወ- ኢትዮጵያ Airlines main office ማለት ነው እዛ ሄጄ አዎ።
ላናግራቸው እዛ ሄደው በአካል ነው
okay ስለዚህ እዛ ግደታ የቆረጥክበት ከሄደ አይሉኝም አይደል አይ ትኬቱን ትኬት ቁጥሮትን እና ትኬት።
የ booking ኧች ስድስት እንግሊዝኛ ፊደላት አሉ ኦኬ እሱን ከዛ?
ይዘው እና የከፈሉበትን እ፣ ያስገቡበት ወይ screenshot ወይ ደረሰኝ
ኦኬ ከዛ በኋላ ሄደው እዛ ነው የሚቀበሉት ኦኬ፣ እሺ፣ ቴንክ ዩ እሺ።
እሺ፣ እናመሰግናለን ስለደወሉ መልካም ቀን